አልጓጓም አልጓጓም መኖር ባለም ላይ ፍቅሬ ልንገርሽ እኔ አንቺን ሳላይ እዚህ ዓለም ደስታ ወይም ለስቃይ ለመኖር አልቋቋም ፍቅሬ አንቺን ሳላይ ከመኖር መሞትን እኔን መርጫለሁ። ከዚህ ዓለም ደስታ አንቺን ወድጃለሁ። አልጓጓም አልጓጓም አልጓጓም አልጓጓም መኖር ባለም ላይ አልጓጓም አልጓጓም አልጓጓም መኖር ባለም ላይ ፍቅሬ ልንገርሽ እኔ አንቺን ሳላይ ለመኖር ሳልጓጓ በሀሳብ ተጎድቼ ልከተልሽ መረት ይህን ዓለም ትቼ በጣም ስለጎዳኝ ባሳ መሰቃየት ሳልጓጓ በፍጹም ይህችን ዓለም ተኳ አልጓጓም አልጓጓም አልጓጓም አልጓጓም